ኧረ ፍቃ- ቅድም የነገርኩህ ፍቃዱ ነው። ሄሎ ሄሎ ሄሎ፣ ሰላም ነኝ። አቤት።
ሰላም ሀምሳ ስምንት ሰላሳ ሁለት
ሀምሳ ስምንት ሰላሳ ሁለት ምን ነበረ እ ፒን ፒን ነው
እ ፒን ከግራ ጎን ሾላ ገበያ የሚሄድ ነው እሺ ቼክ አድርግልኝ።
እና ደግሞ ሌላ የድራይቨር ወርድናው ታውጪልኛለሽ እሺ ችግር የለውም። ንገረኝ።
ሀምሳ ሰባት ሰባ ሶስት ሀምሳ ሰባት ሰባ ሶስት አስወጣልሃለሁ። እሺ እሺ